hello ጤና ይስጥልኝ ድርጅቱ
hello ቤት
እንትን ቦታ ለማስያዝ ነበር
እሺ
አዲስ እዚህ ጂኤምሲ ያለው standup ማለት ነው አንድ ኮሜዲ አኳ
እሺ ስንት ነው መግቢያ
መግቢያ አራት መቶ ብር ነው ቅዳሜ ከአስራ ሁለት ሰዓት ተኩል ጀምሮ ከአስራ ሁለት ሰዓት ጀምሮ
እሺ እርስዎ ቀድሞ አስራ አንድ ሰዓት መጥቶ ቦታ መያዝ ይችላሉ
እሺ
እሺ ስምዎትን ይንገሩ
ክፍያው በምንድን ነው
ክፍያው እዛው ነው ትኬቱን እዛው ነው የሚቆርጡት እዛው ከስድስት ሰዓት ጀምሮ እዛው ጂኤምሲ Economics Association ህንጻ ያገኛሉ ትኬቱን ግን ቀድመን የምንመዘግበው ሊሞላ ስለሚችል ምን ያክል የሚለውን ለማወቅ ነው
OK እሺ
እሺ ይንገሩኝ ስሞትን
እሺ ዳግማ አንተ ነህ
ዳግማዊ አዎ
ዳግማዊ ማን አንተ ነህ
ስልክ ቁጥር ይንገሩት
ዜሮ ዘጠኝ ሰማንያ አምስት
ሰማንያ አምስት ሰላሳ ሁለት ሰላሳ ሁለት ስልሳ ሰባት
ስልሳ ሰባት ዜሮ ሶስት
ዜሮ ስድስት ሶስት ዜሮ ሶስት አ ሰማንያ አምስት ሰላሳ ሁለት ስልሳ ሰባት ዜሮ ሶስት አ እሺ ለስንት ሰው ነው ቦታ መያዝ የፈለጉት ለእርሶ ብቻ ነው ወይስ ሌላ ሰው አለ አይ ሁለት ሰው ነው።
እሺ እሺ ስለ ደወሉ እናመሰግናለን አስራ ሁለት ሰዓት ላይ ይገኝ እሺ እሺ